hello ችፕችፕ
hello hello ጤና ይስጥልኝ።
አብሮ ይስጥልን።
እ፣ አሁን ከአስር ደቂቃ በፊት ደውዬ ነበረ።
እሺ
እ፣
hello hello hello ማክሰኞ ዕለት አዝዤ ብዬ እ፣ አምስት ከሁለት ደቂቃ በኋላ እደውላለሁ ተብዬ ነበረ። አንድ check ልታደርግልኝ መሰለኝ። ታ- እሱ I think ነገሩ እሱ create ወይስ ያደረጉት?
ማን? እ፣ ምን- ማን? እሺ፣ ይቅርታ እኔን አልነበረም ያወሩኝ፣ እርስዎ okay፣ ነበሩ።
ሌላ ነው ማለት ያወራን? አዎ፣ አዎ።
ያደረጉት?
እንትን እ፣ ለእንትን ነበረ አጋር?
ለ group ነበረ group ነበረ አዎ።
ለስንት ማለት ለሶስት ይቅርታ እ፣ ሽንኩርትና ድንች ነበረ እንትን ያልነው አዎ ልክ ነው።
አዎ። እና ሌላ ማክሰኞ ቁጥር አለ ነበር I think group ኡን? join ያሉት አዎ አዎ እንትን እ፣ ስድስት ኪሎ ድንች አለ እ፣ ስድስት ኪሎ ሽንኩርት እ፣ አስራ ሁለት ኪሎ አዎ።
ድንች ኦኬ እርስዎ ነው ክሬት ያደረጉት ነው። እዚህ አዎ፣ ጋር አዎ።
የሚያሳየኝ አጋ በሚል አስራ ሶስት ስልሳ አጋ፣ አምስት አዎ፣ ሰባ አምስት ዜሮ አዎ፣ ዘጠኝ አ በሱ አ ኦኬ።
አ አ የሰንበት ሎኬሽኑ እዚህ ቦሌ ሚካኤል እ፣ ኮንዶሚኒየም የለም ቦሌ ሚካኤል ኮንዶሚኒየም እዛ ፊት ለፊት።
አሳውቀውን ነበረ ኦርደሩ እንዳት- እንዳልተቀበሉ አዎ አዎ እ፣ ሐሙስ ዕለት አሳውቀውን፣ እ፣ አ ሐሙስ ዕለት ነው ያሳወቁን።
አ ሐሙስ ዕለት አዎ ከዛ በኋላ ከቢሮ አልተደወለልዎትም።
አልተደውእት